ሄሎ Hello ሀሚድ ጤና ይስጥልኝ። እሺ፣ አ- ሀሚድን እያናገርኩት ነበር።
እሺ ምን ነበር? ሀሚድ ነኝ።
አዎ ስለ cashout አሁን እየነገርኩ ኦኬ።
ነበር።
አዎ አሁን ጠይቄ እኔ እኔም አሁን ነው የተረዳሁኝ። cashout ማድረግ አይቻልም በትኬት ማለት ነው። ኦንላይን ብቻ ነው የሚቻለው።
ኦንላይን ብቻ ነው የሚቻለው?
አዎ አዎ፣ በስልክ ከቆረጥክ
አ፣ ሌላ ጊዜ በወረቀት ይቻላል ነበረ።
ም- ምን አልከኝ?
ሌላ ጊዜ በወረቀት ይቻላል ነበረ Best Bet ላይ አይ በስልክ ሄደህም እዛ የምትቆርጥ ከሆነ በስልክህ የምትቆርጥ ከሆነ ነው የሚቻለው።
እንጂ በወረቀት አይቻልም።
አዎ አይቻልም በሱ።
እሺ ሀሚድ እሺ በቃ እሺ።